በምን በምናችን ልንሰራ ፈልገሽ ነው? ሄሎ ሄሎ ሰላም ጤና ወይዬ።
ይስጥልኝ። ከሱ ነበር የምንደውለው ሮማን።
ናት የ- የሽንኩርት order አልተረከቡ አልመጣሉ።
ሽንኩርት order አድርግ
okay አልመጣትም አልተረከቡ።
አልመጣም አልተረከብኩም። አዎ okay አጠቃላይ ስንት ኪሎ ነበረ?
ይህ ስድስት መሰለኝ ያዘዝኩት አላስታውስም። እንትኑ ሀ- ሀ- ሀያ ስድስት okay ሀያ ስድስት hello ኪዳም ምናምን አለበት እኔ እንጃ ኪሎን አላውቅም። አሁን ሀያ ላይ okay ሀያ ስድስት kg የት ነው location ኖት? ይቅርታ ካርል አደባባይ ከሄድን
ሳር ቤት ማለት ነው።
ሳር ዘይዋ እሺ እሺ ነገ ይመጣሉታል ሊረከቡ። እሺ እሺ እሺ እሺ መልካም እሺ